ሰላም ጤና ይስጥልኝ
ሄሎ ጤና ይስጥልኝ።
ሰላም ናችሁ?
እግዚአብሔር ይመስገን።
እሸቱ ከእንግዲህ
ሄሎ እሺ፣ ድምፅ ይቆራረጣል።
አባታችንና ድርሰቱ ጥኔ አቅርባ ነበር።
ምን አሉት?
አሜሪካ ድርሰቱ ዶንኪ
እንዴት ነው ሰው እያገዘ በሰባሰቢያ ላይ እሺ በላይ ምን
እናችን
ይቅርታ፣ ድምፁ ይቆራረጣል።
ባለፈው እሸቱ በአሜሪካ ሀገር የገዳም መሰባሰቢያ ላይ ገዳም ሲሰራ እሺ እሺ
ለእሸቱም ለአባታችን
እሺ፣ ቅኔ አቅርባ ነበር።
ሮና ኢትዮጵያ እንዳገኝሽ ብሏት ነበር።
እና መታችኋል እናንተ ወደ ኢትዮጵያ
ምናችን ወደ ኢትዮጵያ መታችኋል?
አዎ ኢትዮጵያ መተናል። ማግኛ ዘዴ እንትን ዛሬ ነው ቁጥሩን የተላከው።
እሺ፣ እስኪ ስልክ ቁጥራችሁና ስማችሁን ንገሩላቸው።
እሺ ዜሮ ዘጠኝ ዜሮ ዘጠኝ አስራ አንድ አስራ አምስት
አስራ አምስት ስልሳ ሰባት እሺ አርባ ስሞት ማለት ህፃን ዜማ ያለ ህፃን እሺ፣ ስለደወልን እናመሰግናለን። ደውሎታል።
ስለዚህ